ಬಿಟ್ಟು
ಹಲೋ ಸಲಾಮ್ ನಾವು ಹಲೋ
ಏನ ಹಲೋ ಆಯ್ತು ಸಲ್ಮಾನ್ ಹಲೋ ಇಷ್ಟ ደንበኛችን
ባለፈው ደውዬ ነበር ይስተካከላል ብላችሁኝ በአሪፍ ፔ ከሁሉ ስፖርት ወደ ወደ ቴሌ ብር እንትን ዊዝድሮው ለማድረግ እሺ ሞክሬ ከዛ ተቆርጦ ከ
እሺ ከሁሉ ስፖርት ደንበኛችን በዚህ ቁጥር ነው የተመዘገቡት አዎ አ- ይፈታል ምናምን ብሎ ይኮ ነበረ እና አሁን እስካሁን አልተፈታም። የውድ ነው አስር ሰዓት አካባቢ
እሺ ደንበኛችን ላረጋግጥሎት መስመር ላይ ጠብቁ እሺ ደንበኛችን መስመር ላይ ነው
አዎ መስመር ላይ ነው።
እሺ መስመር ላይ ስለጠበቁ እናመሰግናለን ለሚመለከተው አካል እንደተላለፈ ማየት ችያለሁ ግን አሁን በዚህ ቀንና በዚህ ሰዓት መፍታት ይችላሉ ማለት አንችልም እኛ ጊዜው መስጠት አንችልም እነሱ ልክ እንደጨረሱ ነው transa- transaction ኑ አይታችሁ at most እንደ ቀላል ከሆነ ምን ደግሞ እኛ- በቴሌግራም ልክለት ባለሙያዎቹ ነው ያንን ነገር የሚሰሩት እኛ ማስተላለፍ ነው የምንሰራው
ጊዜ ከወሰደ በኋላ ይረሳል። አሁን
ዛሬም ደግሞ ስለደወሉ ደግሜ ስሞትን አስተላለፍሎታለሁ እ- እሺ ደንበኛችን ሌላ የምረዱት ነገር